ሄሎ ጤና ሄሎ ጤና ይስጥልኝ። ሰላም ነው አለን አለን። እንትን ለችፕችፕ አዝዤ ነበር። ያዘዝነው ሐሙስ ነው።
እሺ ሮብ አዘዝን፣ ሐሙስ እንመጣለን አሉኝ። የት ና- አካባቢ ጠየቁን። ቴ- እንትኖቿ እነዚህ delivery የሚሰሩት ከዛ ሐሙስ አ።
አልመጡም፣ አርብ አልመጡም፣ ቅዳሜ አልመጡም። ሰኞ ደወሉ፣ ትላንት ደወሉ እና በጣም መጫወቻ ነገር ያደረጉን።
ኦ፣ ይቅርታ ጨንቀኝ በጣም ስደውል በአስራ ዘጠኝ አ- ወደ ላይ ያደረጉት ነው እስካሁን ያልመጣው አዎ በጠቅላላ
አዎ በጠቅላላ ምንም የመጣ የለም። እንመጣለን ይሉኛል። ትላንትም የደወለው ልጅ ቆይቼ ቅ- ጠዋት አራት ሰዓት የደወለ እስከ አስር ሰዓት ነው የጠበቅኩት። ከዛ ጠብቄ እንላለሁ ብሎ እሸፈና ይቀመጥ ከዛ እስከዛ ድረስ ጠብቄው ነው እንደገና ከ- ወደ ዘጠኝ ሰዓት ላይ እኔ ሲጨንቀኝ ስደውል ሆነ እኔ ጀወል ሞጥቻለሁ ሌሎቹ አደውሉ ነገር ነው የሚሉት እና ካልሆነ እንደ ተደርጎ ገንዘባችን የራሳችንን አማራጭ እንውሰድ።
ይቅርታ በጣም order እንኳን እንደዚህ አይቆይም ነበር የት ነበር location ኑ እኛ ወደ አዲሱ ሚካኤል አውቶቡስ ተራ ወይም ወደ መርካቶ area ማለት ነው።
Okay አዲሱ ሚካኤል ኖት አዎ።
እሺ check ላድርግና እስቲ መልሼ ልደውሎት ይቅርታ በጣም እሺ።
ሁለት ደቂቃ ይታገሱኝ እሺ ችግር የለም።
እሺ